ጤና ይስጥልኝ ጉዳይ የደወልኩባችሁ ምንድን ነው? hello ወይ ሰላም እግዚአብሔር ይመስገን።
ይቅርታ ለመመዝገብ ነበርና ስልክ ቁጥር ዘጠኝ አሀዝ አስገቢ ይላል፣ ግን ሳስገባ አልሰራልኝም።
okay እርሶ ባለሙያ ነዎት ወይስ ቀጣሪ ነዎት?
ቀጣሪ ቀጣሪ ነዎት። እሺ ከፊት plus አድርገው ሀያ አምስት አስራ ዘጠኝ ብለው ነው የጀመሩት።
ሀያ አምስት አስራ ዘጠኝ ልበል።
ከፊት አዎ plus ሀያ አምስት አስራ ዘጠኝ ብለው ከዛ ስልክ ቁጥሮችን ሲያስገቡለት ኮድ ይልክልዎታል።
okay እሺ፣ ያችኛዋን ኮድ ከ message ላይ አይተው ሲያስገቡ ይከፍታል።
እሺ ማ፣ እሺ አመሰግናለሁ። መልካም